ጤና ይስጥልኝ።
ጤና ይስጥልን።
እ ኦቲሞ ጀላቶ ነው?
አቤት።
ኦቲሞ ጀላቶ ነው?
አይ ተሳስተዋል። ተክለ ሃይማኖት ሆስፒታል ነኝ።
ይቅርታ ምናምን ተክለ ሃይማኖት ተክለ ሆስፒታል ሃይማኖት ነው?
ሆስፒታል። አዎ አዎ።
እሺ፣ ደህንነታችን እንትን ይቅርታ።
ጠይቀናችሁ ነበር። በዚሁ አጋጣሚ እሺ statement ብለናችሁ ነበር።
እሺ፣ እስካሁን ምላሽ አላገኙም።
መታ እናግረናታል እልካለሁ ብላ ነበር።
እሺ
ምናልባት በዚሁ አጋጣሚ እንትን ልበል ብዬ እሺ፣ ደህንነታችን ድጋሜ እሺ።
አናግረውላት። መልካም ቀን ይሁን።
እሺ እሺ እሺ